ጤና ይስጥልኝ። እመቤት አምቡላንስ service አላችሁ አይደለም?
አለን። አዎ።
የቱ ጋ ናችሁ እመቤት? ሩዋንዳ ናችሁ?
ሩዋንዳ
የምንሄደው ከካርል አደባባይ አክሰን አክሰን Stroke Center ነው።
ከካርል አደባባይ።
አዎ ካርል አደባባይ ማለት ሳር ቤት
እሺ። መልሰን አክሰን አሁን አ- በዚህ ስልክ እ- እንደውላለን። መልሰን በዚህ ስልክ እንደውላለን።
እሺ እመቤት አሁን ቶሎ ትልኪልናለሽ?
አዎ። በስልካችን ጠብቁ፣ መልሰን እንደውላለን። አሁን ስለ ባለፈው እንትን ስለ እናንተ ስለሆነ ያደረሳችሁን ነው። እሺ እሺ። ወደ ከካርል አደባባይ ወደ አክሰን አልሽኝ።
አዎ ወደ አክሰን
መልሰን እንደውላለን።